ይሻላል ብዬ
hello hello ታም አቤት፣ ሰላም ነው እንዴት ነህ አለን አለን ደህና።
እ፣ ከየት መሰለ ከብርጭቆ ፋብሪካ አካባቢ ማለት ነው ብርጭቆሽ እየደ- አዎ እየደወለ ነበር አንድ customer እና ትናንትም እየመጣው ነው ብሎ ቀረብኝ እያለ ነበረ አበጋዝ የሚባል customer አበጋዝ አንድ ላይ ይምታልኝ አላለም እንዴ ትናንትና?
okay ብሎ ነው አ እንደዛ silicone ያስቀረው አይ አሪፍ በቃ ስለዚህ የአበጋዝንም የዛንኛውንም ይዘወታል ማለት ነው ዛሬ ገና እየጫን ነዋ።
ሁለቱም መሄድለታል ይደርሳል አይደል ሶ- አ ሶስቱም ሶስተኛም አለ የለጣላ።
በቃ አሪፍ እሺ ታመነ እሺ እሺ እሺ እሺ።